ሰላም ጤና ይስጥልን። ጭፍጭፍ እባክዎ ምን ልርዳዎ?
ለማዘዝ ነበር እናቴ ምግብ።
okay ይቻላል። ጭፍጭፍ application አሉት?
application ኑ ስላስቸገረኝ ነው እናቴ።
okay በ application ኑ ነው ማዘዝ የሚችሉት? ይቅርታ።
እምቢ አለኝ ግን ምን ላድርግ እናቴ
okay ምን ላይ ነው ያስቸገሩት?
ማለት በቃ ጭራሽ አይከፍት አልከፍትም አለ።
አልከፍትልዎት አለ።
አ፣ load አላደርግም አለ እና ሌላ ነገር ለማለት እሺ፣ ያወረዱትን አጥፍተው ሌላ ማውረድ ሞክረው ነበር?
እ፣ ሞክሬው እምቢ ብሎኛል አለ።
okay ይቅርታ በጣም በ application ኑ ነው ማዘዝ የሚቻሉ ከዛ ውጭ የለም።
ኧረ እባክሽ ደጋግማ ይሞክሩት። እውነት ይሞክሩ ደጋግመው። እሺ